ወደ ጤና ይስጥልን ቤተሰቦች ስራ ቤት ነኝ።
እንደ ጋማዊ እሺ ምን ነበር ወንድሜ?
እና እንትኑን ነበርና ገንዘቡ ልክ የነበርን እሺ
ከዛ ወደ አካውንቴ አልገባልን እ እ
ወደ አካውንቴ እሺ
ከንትኑ ማለት ነው ድሮ አድርጌ ማለት ነው እሺ
አልገባልን
ስንት ብር ነው?
በአንድ ጊዜ
እ ሶስት ሶስት ሺህ ሶስት ሶስት መቶ
ሄሎ ዊንድሮ ነው አይደለ?
አይ ዋው በዛ ሳይሆን በ- በ- በ- በየኛ ሳይሆን ዜሮ ዘጠኝ